ጤና ይስጥልኝ። ቀሳሙና ሰላም ነው። እንትን patient እንድትወስዱልን ፈልገን ነበር ከቸርችል ጤና ጣቢያ።
እሺ፣ አሁን ግን አምቡላንሶቻችን ስራ ላይ ናቸው፣ ይቆያሉ።
እሺ፣ ምን ያህል ደቂቃ ይቆያሉ? ችግር የለውም፣ እንጠብቃቸዋለን።
ቢያንስ አንድ ሰዓት
አንድ ሰዓት አዎ፣ ቢያንስ ቢያንስ አዎ።
ቢበልጥ
እንግዲህ ያው ተኩል ድረስ ይሄዳል፣ አንድ ተኩል ድረስ ከአንድ ሰዓት እስከ አንድ ተኩል አዎ።
እሺ፣ እንጂ ትመጡልን ስራ ነበረ።
ወጡ። አዎ፣
okay። እሺ፣ ስራ ስለወጡ ነው፣ emergency ስራ እሺ፣ እሺ።